ወይዬ ክፍያ ዘጠኝ መቶ ሀያ ብር እሺ አዎ ዘጠኝ መቶ ሀያ ብር እና ፎርሙን ይዘሽ ፎርሙን ይዘሽ ትመጫለሽ
ፎርምና ንግድ ፍቃድ ምናምን ሰጥቻት ነበር ይዤ ልምጣ ንግድ ፍቃድና ውክልና ውክልና በቃ አስገብተሻል ስለዚህ ፎርሙን ብቻና ክፍያ ዘጠኝ መቶ ሀያ ብር ዘጠኝ መቶ ሀያ እሺ አዎ እሺ እሺ እሺ ቴንኪው